ሄሎ
ሄሎ ሄሎ
ሰላም እንዴት ሄሎ ነሽ?
ሄሎ ጤና ይስጥልኝ።
ወይ ይሰማኛል። አብሮ ይስጥልን።
እቺ ለዛልሽ ድባኮ ምን ልርዳው?
እሺ የህግ ምክር ፈልጌ ነበረ።
ይቅርታ በጣም ድምፆት አይሰማም። ትንሽ ከፍ ያደርጉታል።
እሺ ያንቺም ግን ድክም አለ። እሺ
ሄሎ ወይ አሁን ይሰማ ይሰማ ይሰማኛል።
ይሰማል? እሺ
ፓስወርድ የሚት ሄሎ ወይ አንዴ አንድ ደቂቃ ይኸው ይሄ የበራም